ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወቴ ጊዜ አጣ የትዝታ ስሜት ልብ ላይ ነዳጅ የትዝታ ስሜት ልብ ላይ ነዳጅ አይጠፋም ጊዜም ይዳፈናል አይጠፋም ጊዜም ይዳፈናል እጅ ይሻለኝ ነበር አንገቴን መድፋት ይሻለኝ ነበር አንገቴን መድፋት ትዝታ በትዝታ በትዝታ